ሄሎ ሄሎ ሰላም ጤና ይስጥልን። በሱ ፍቃድ አዎ ከ We Plus ነበር ምደውለው የእኛን application አውርደህ ነበር?
ኧረ አዎ አዎ አዎ አውርጃለሁ።
እሺ ለአሽከርካሪነት ነው ወይስ ለተጠቃሚነት?
እ እኔ ለተጠቃሚ እሺ የተመዘገብከው አሽከርካሪዎች የሚመዘገቡበት ላይ ስለሆነ ነው እና እሺ We Plus solution user የምትላለች ለተጠቃሚ register የምታደርግበት እና እሺ ለአንተ ደግሞ referral code ህን የምታገኝበት ይሄ አሸናፊ የሚያደርግ referral code አለ። እሱን የምታገኝበት አለ። ለአንድም ለሁለትም ጓደኛ invite ስታደርግ እኛ ጋር ነጥብ ይያዝልሃል ማለት ነው።
እሺ እሱን እዛ ላይ ታገኛለህ። We Plus solution user ብለህ ተመዝገብ። አመሰግናለሁ። መልካም ቀን።